Chile. Hello. Hello. አቤት ሰላም ጤና ይስጥልኝ። ቴሌቪዥን
ሂሳብ ለማለቴን ለማሰር ፈልጌ ነው ምን ሄሎ ማለት አቤት ምን አሉኝ?
እ?
ምን አሉኝ?
አይ በዚህኛው ማለት ሂሳቡን ለማሰር ወደ ብር ልቀይር ፈልጌ ነበረ።
ይቅርታ መቀየር አይችልም፣
እ?
አይቀየርም።
እንዴት ነው ታዲያ የሚደረገው?
ምን ገብቶሎት ነው? ምን የሚል ገብቶሎት?
ጥሪ የእንትኑ ጥሪ ማለት ነው የካርድ
እ?
እሱን ነገር ገብቶል ሜሴጅ ገብቶል
ጌም ሲጫወቱ ነበር?
እ?
ጌሞቹ ሲጫወቱ ነበር?
ጌም እ?
እ
ሲጫወቱ ነበር? ምን የሚል ካርድ ካርድ ብር ገብ ምን የሚል ብር ነው የገባለት?
እ